ሄሎ ሄሎ፣ ጤና ይስጥልኝ።
አቤትነት ማሪሳን ሆቴል ማሪሳን አዲስ ሆቴል።
አዎ ነው።
እሺ፣ ከቢ ፕላስ ድርጅት ነበር የምደውልልኝ።
ከየት አሉኝ?
ከቢ ፕላስ ድርጅት
ዊፕላስ። እሺ እ፣ ድርጅታችን አዲስ መተግበሪያ ይዞ የመጣ ሲሆን በውስጡም የ ride አገልግሎት እንዲሁም ከአርባ አምስት በላይ አገልግሎት ሰጪዎችን እየመዘገበ ይገኛል። ከአርባ አምስት አገልግሎቶች መሀል አንዱ የሆቴል ስራ ሲሆን ከዚህ በፊት ከአንድ ሺህ በላይ የሆኑ ሰዎች ከ- የእኛን መተግበሪያ እየተጠቀሙ እየተመዘገቡ አሉ። እርሶም ሆቴሎትን ከ Play Store ከ App Store ላይ WePlus Solution Provider የሚለውን በማውረድ እዛ ላይ በመመዝገብ ሰዎች የእኛን application በሚጠቀሙበት ሰዓት ላይ ሆቴል ማዘዝ ሲፈልጉ የእርሶም ድርጅት ይመጣል። እዛ ላይ booking ማድረግ፣ አድራሻ ማግኘት እንዲሁም ደግሞ በአካል መጥተው መጠቀም ይችላሉ
Okay።
እና ምንም አይነት ደር ክፍያ ኮሚሽን ምንም አንጠቀምም። አውርደው ብቻ እዛ ላይ register ማድረግ ብቻ ነው።
እናደርጋለን።
እሺ ስሙን ይዘውታል? ይቅርታ